hello፣ እንዴት አደርሽ?
እግዚአብሔር ይመስገን። በምስቲ ምናምን ልርዳው?
አሁን ቲኬቱን ብገዛ ቦታ ይኖራል አይደለ?
አዎ ለሁለት ሰው ይኖራል።
የአንድ ሺህ ብሩ ነው አይደለ ያለው አሁን?
እ የአንድ ሺህ ብርም የአራት መቶም የፈለጉት አለ።
አለ ሁለቱም። እሺ፣ እሺ፣ እሺ።
ስለዚህ አመሰግናለሁ።
እ link ኡ link ኡ አሉት አይደለ? link ኡ ውስጥ አዎ በመግባት አለኝ።
መመዝገብ account ኡ ቢኒያም መለስ ሚል አዎ ደርሶኛል። በቃ ዝም ብዬ ከዛ screenshot አድርጌ ነው የምመጣው።
አዎ ከዚህ ከአስር ሰዓት ተኩል በፊት ቀድሞ አስር ሰዓት ተኩል በር ይከፈታል። አስራ አንድ ሰዓት ነው የሚጀምረው ኮሜዲው። ስለዚህ እሺ፣ ቀደም ብለው መምጣት ይችላሉ። ቦታ ብለኛል።
እሺ፣ እሺ፣ እሺ።
አመሰግናለሁ።
አመሰግናለሁ። እሺ።